Hello? ሄሎ ሄሎ
ሄሎ ሄሎ ሰላም ጤና ይስጥልን። ቴሌ ቤት ሰላም ናችሁ?
አለ?
ቴሌ ናችሁ አይደለም?
አዎ ቴሌ ቤት።
ቱ ሁለት መቶ አስራ ሁለት ቴሌቪዥን የሰላሳ ደቂ- ሰላሳ ቀን አዎ ነው ገብቷል ይላሉ።
እሱ- አዎ ኮ- ኮከብ ዘጠኝ ሰማንያ አምስት እንሰላሉ ይደውሉና አ፣ ሶስት ቁጥር ላይ ለመጫወት ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ እርሶ ባለው ትኬት በድረገጽም ገብቶ ከፈለጉ በጥያቄና መልሶቹንም ባሉት ትኬት እድሎትን መሞከር የሚያሸልም ጨዋታ እድሎትን ይሞክሩ የሚል ላይ ነው ያለው። በ link ገብቶ መጠቀም ይችላሉ።
አ፣
በ link በድረገጽ ገብቶ እሺ መጠቀም ይችላሉ። እርሶ ትኬት ስላሉት okay፣ እሺ ዘጠኝ ኮከብ ዘጠኝ ስንት ነው እሺ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ይደውሉ። ሶስት ቁጥር ላይ ለመጫወትን ነው የሚጫኑት። ለመጫወትን ሲጫኑ ሁለት ምርጫ አለ። መርጠው መጫወት እርሱ እሺ እሺ መልካም እድል